ጤና ይስጥልኝ Hello Visa ጆሀና ነኝ። እባክዎ ምን አይነት የጉዞ መረጃ እንስጥዎ?
work visa ፈልገን ነበር።
እሺ ደንበኛችን ለስራ ወዴት መሄድ ፈልገው ነው?
የት የት ሀገር አላችሁ?
እ ካናዳ፣ ቻይና፣ ዱባይ እ ሸንገንም አለን። hello ሲል ማን ነበር ስሟ ስሙ?
ምን አሉኝ ደንበኛችን?
በጣም ነው ደስ ብዬሽ ነው
ምን አሉኝ ደንበኛችን?
ስሙ ስሙ አንድ ሀገር ስሟ ረስቼ